Hello. Hello. Hello.
አቤት ሰላም አምሳ አምስት ሰባ ስምንት የሚ- አምሳ አምስት ሰባ ስምንት
እሺ
ከንጉሱ ዳኜ ከቢንያም ንጉሱ ወደ ታሪኩ ታስገብልኛለሽ?
መቀየር እኮ ናት።
አረ ማንሽ ያው አንዳንድ ጊዜ ይቀየ- ይላካል። እኔ አሁን ብዙ ጊዜ ሲላክ እያየው ነበረ፣ ግን ያው ብዙ ጊዜ ደግሞ አይሆንም ትላላችሁ እና ተባበሩኝ። ምክንያቱም የኔ ካሳንቺስ ነው የሚሄድ፣ የእሱ ደግሞ ወደ ጎላጎል ነው ከዚያው ማለት ነው። ሁለቱንም አንድ ላይ ቶል ይኸውልህ ተ- ይኸውልህ ተቃራኒ order ይዘህ ከሆነ እንዲወጣልን ልጠይቅ። እኔ አላስወጣም። ስምህ ማን ነው?
እኔ ታሪኩ ነኝ።
ታሪኩ ይኸውልህ እኔ አላቀያይርም። እሺ ለምን አታቀያይሩ ተብለናል።
አዎ እኔ ግን ምን አለ አላቀያይርም።
ምን አለ ምን አለ መሰለሽ ቤተሰቤት ነሽ አ?
መሰረት ነኝ ነኝ መሰረት አዎ። ግን አንዳንድ ጊዜ ሰዎች ሲያቀያይሩ አያለሁኝ። ከቻልሽ ብታቀያይርም ደስ ይለኛል።
እኔም አይቻለሁ፣ ግን እኔ አላረግም። ለምን ማርያም አታቃይሩ ተብለናል። የምረኝ እኔ አላረግም።
ታዲያ እንዴ ምን ልፍጠር በእናትሽ? ምክንያቱም አንድ ላይ በዛው ሁለቱንም ብሰራው አሪፍ ነበር ለኔም። ያው በእግር መንገዴ ነው በዛ ይዤ የሚሄደው ለዛ ነበረ።
እኮ እኔ እኮ አሁን ተቃራኒ order ከያዝክ ሌላ እንዲወጣልን ይሻል?
እጠይቃለሁ። ከዚህ ውጭ ከያዝክ ማለት አንተ ከያዝክ አይ እኔ እኔ አልያዝኩም እሱ እሱም አልያዘም። ያው እኔማ መስራቱን እፈልገዋለሁ፣ ግን ሁለቱንም አንድ ላይ ይዤ ለመሄድ ነው እንጂ መስራቱንማ እኔ እፈልገዋለሁ።
በቃ አብራችሁ ስሩ። ተሻለ ማቀየር አንችልም። እኔ ተከልክለናል። እሺ
እሺ ይሁን፣ ወደ ካሳንቺስ የሚሄደውን order pin ኡን ይልኝ። እሺ ሀምሳ አምስት ሀምሳ አምስት ስልሳ ስድስት ሀምሳ አምስት ስልሳ ስድስት እሺ እሺ
በቃ እሺ።